No, no, there's one more now. There are two.
ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
አብረው ስልን እሺ ምን ልርዳት?
ውድድር አደረኩት ግን ብር ወደ ቴሌ ብር አላ- አልገባልኝም።
እሺ መቼ ነበር ዊዝድሮ ያደረከው?
ማታ ነው።
እሺ በዚህ ቁጥር ነው?
አዎ
እሺ ትንሽ ጠብቀኝ።
እም፣
ስንት ብር ነበር? ይቅርታ
ስድስት መቶ ብር ሶ- ሶስት መቶ ብር ሶስት ሶስት መቶ ሁለት ጊዜ።
አዎ እሺ ትላንትና ነው ያልከኝ?
ትላንት ማታ እሺ
እም፣ እም።
Hello Hello እሺ እንትን ነው processing ላይ ነው ያለው። ለ SantimPay እናሳውቅልሃለን። እሺ already ከዚህ ወጥቶ እዛ ነው ያለው። ሰው እንዳስገቡልን እናሳውቅልሃለን።
አስራት እሺ እሺ inform እናደርግልሃለን። ትንሽ ቆይቶ ይገባል። ካልገባ ግን ምናልባት መልሰህ ደውልልን። እሺ መልሰህ እንድናሳውቅልህ ትንሽ ቆየውና ካልገባ ደውልልን። እሺ